Hello
ጥልን ሚኮ advertising
እ ሚኮ advertising አዎ ነው ማን ልበል እሺ ከ We Plus Solution ድርጅት ነው የምደውለው እሺ እኛ We Plus Solution provider ላይ እንደ አገልግሎት ሰጪ ተመዝግቦ ነበረ እ እንደ አገልግሎት ሰጪ ተመዝግቦ ነበር
እሺ እና አሁን ላይ application ኣችን አገልግሎት መስጠት ስለጀመረ ኦንላይን በመሆን ስራችሁን እንድትሰሩ ከ customer ጋር እንድትገናኙ active ሆኗል ለማለት ያክል ነው።
እሺ እሺ አመሰግናለሁ እሺ እሺ እንደ ተጠቃሚ መሆናችሁ መጠቀምም ስለምትችሉ We Plus Solution user የተሰኘ አለ። ያው transportation አገልግሎትን ጨምሮ ሌሎች አገልግሎቶች ያሉበት እሱንም አውርዳችሁ እንደ ተጠቃሚ ደግሞ ቀለል ያለ ህይወትን አብረን መቀጠል እንችላለን ማለት ነው።
እሺ እሺ አመሰግናለሁ አመሰግናለሁ። መልካም ቀን ይሁንልሽ።
መልካም ቀን